hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው።
ዶንት ቲቪ ነው ምን ልርዳዎት። እግዚአብሔር ይመስገን።
የስራ እድል ለመመዝገብ ነበር።
okay እሺ፣ እ፣ የወጣውን አዲሱ ማስታወቂያ ነው።
አዎ፣ በትክክል እሺ፣ እ፣ ቪዲዮ ታች ላይ የተቀመጠ link አለ። እዛ ላይ ነው የሚመዘገቡት።
መልካም። እሺ፣ አመሰግናለሁ።
እዛ link አለ አይደለ?
አዎ፣ አግኝታችሁታል? መጀመሪያው ላይ በትክክል እሺ፣ እዛ ላይ አመሰግናለሁ።
የሚፈልጉትን ነገር ይምረጡና አዎ፣ እሺ፣ እሺ፣ እሺ፣ አመሰግናለሁ።
መልካም ቀን ይሆንልዎት። እሺ